ፊቱ
እንትን ብር ከሁሉ ስፖርት ማለት ነው።
እሺ ወደ ወደ ቴሌ ብር በፔሽን እና እሺ።
አየር ላይ ነው የቆመው። transaction ኑ load አያደርግም።
እሺ።
ቴሌብር- ቴሌብር ላይም አልገባም እና እናንተ check እንድታርጉልኝ።
እ፣ ዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
ምኑ ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩ።
አዎ transaction ስለማይመጣ እኮ ነው load አያደርግም። እዛ system logout login ያደርጉትና ሲመጣለት አዎ።
ይላኩልን።
okay